የሚሆን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ ዓለም በርኩሰት ተሞልታ ድቅድቅ ጨለማ ቢውጣት የምናየውና የምንሰማው ሁሉ ነፍሳችንን ቢዋጋ ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ የአጥፍተ ጥፋት ዘመቻው ሰይጣን ዓላማው ቢያደርግብ ጥቂት ዘመን እንዳለው አውቆ ወደ ምድር በቁጣ ቢወርድም ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ አመፃ ባለም በርትቶ የእውነት ፍቅር ስፍራውን ቢያጣ ጥላ ጥላቻ ትቢት ምድርን ሞልቶ ሰላም ከሰው ልጅ ርቆ ቢገኝ ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ ባንተ ይቻላል ባንተ ይቻላል የጽዮን ጉዞ የጽድቅ መንገድ ባንተ ይቻላል በቅድስና ኢየሱስ ባንተ ፊት ፍጹማን ሆነን ለመመላለስ